ጤና ይስጥልኝ። ኪዳን ነኝ ከቤት ቤት ምን ልርዳው?
እንትን ወደ ሳንቲም withdraw አድርገን ማለት ነው ትናንትና እሺ እና አንድ ቁጥር ተሳስተን ሌላ ስልክ ላይ ያስገባን
እሺ። ወደ ቴሌብር እና ነው?
አሀ፣ ወደ ቴሌብር ነው ወይ አ ወደ ቴሌግራም እኮ? እሺ ለሰውየው ደውላችሁለት?
ዝግ ነው ስልኩ፣ ዝግ ነው። ትናንትም ዛሬም ዝግ ነው።
እኮ እሺ ቴሌብሮች እንደውላ አናግራቸው።
እነሱንማ አናገርናቸው እኮ እነሱ ስናናግራቸው ከእናንተ ከእናንተ ጋር ነው እናንተ ነው ከገባለት እኮ እኛ ምንም ማድረግ አንችልም። already የገባ ብድር ከሆነ ለእነሱ ናቸው ማናገር የምትችሉ አንተ እና እና እነሱ ሰውየውን ነው ማናገር ምትረጅ ነገር የለም ገብቶለታል ብለው ካላ
አዎ፣ ማለት በቃ ሳንቲም ላይ ያው withdraw ብሎማ ገብቷል። አንድ ቁጥር ተሳስቼ ነው የላኩት እኮ እንደዛ ከሆነ እኛ ምንም እርዳታ አንችልም። ይቅርታ።
እና መፍትሄው
መፍትሄው ለእነሱ ደውልላቸው። እነሱ ናቸው አደለ በመሀል ያሉት transaction ኑ ላይ ከ Best Bet already ወጥቶ ወደዛ ገብቷል አደለ
አዎ፣ ግን መልዕክቱ አያሳየንም ምናምን እኮ ብለውን ነው እኮ ማለት እ?
በቲቪቲሽ ናቸው መልዕክት ምናምን ብለውን ነው ገብቷል አልገባም? ቆይ
እኛው ስልኩ ዝግ ስለሆነ አየር ላይ ቀር ምን እኮ አናውቅም። ብቻ ብሩ ብቻ ነው የወጣው። ገባሽ?
እሺ Best Bet የምትጠቀምበትን ስልክ ቁጥርህን ንገረኝ ሰላሳ እ?
ሰላሳ እሺ ሀምሳ አምስት እሺ
ስልሳ ሶስት ስልሳ ሶስት ሰባ ስድስት እሺ የመች ነው
ትናንትና ወዲያ ማታ ወደ አራት ሰዓት አካባቢ ስንት ብር ነው?
ስምንት ሺህ
እሺ ካርጌ ደውልልካለሁ። እሺ አሁን connection መልስ- እየሰራልኝ ስላልሆነ ነው።
በዚሁ ነው የምደውልኝ።
አዎ በዚህ ስልክ ደውልልካለሁ።
እሺ፣ እሺ።
እሺ መልካም